¿no? Ah. Hello?
ሄሎ
ጤና ይስጥልን ቤት ቤት?
አፋን ኦሮሞ የለም
አዎ የለም።
የለም ምን ነበር? አዎ
እ አማርኛ በደንብ ስለማይችል
እም፣ ዛሬ የለም። ትሞክራለህ? ትንሽ ትንሽ አማርኛ።
አዎ ትሞክራለች
እሺ ምንድን ነው?
እ ጃካ ላይ አሸንፈን
ምንጃክቦች?
ጃፋ ጃፋ
እሺ ምንድን ነው?
እ ስልሳ ሺህ አሸንፈን እስካሁን ምንም አልገባም። ስለዚህ ጥያቄ
እ እንትን ስልሳ ሺህ አይደለም የሚገባው። እሺ ያሸነፉት እኩል ነው የሚካፈሉት
እሺ እና እሱ ነው distribute የሚሆነው እኩል ለሁሉም ይከፋፈላል። አሸነፉት እና ስልሳ አይደለም የሚደርሰው።
ስለዚህ ከስንት ቀን ይቆያል?
የመቼው ነው የቆረጥከው አንተ? የዚህን ሳምንት ነው? የመቼ ነው?
አዎ በዚህ ሳምንት ሀያ ስምንት ላይ ነው ማለት ነው።
በቃ ውጤቱ እንደወጣ እናሳውቃቸዋለን።
እስከ ስንት ቀን?
እሱን እርግጠኛ አይደለሁም፣ ግን እንደወጣ ይለቀቃል ውጤቱ።
ነው እንዴ?
አዎ
ኦሮምኛ የምታወቀው ወይ ደግሞ ሰው አ- screenshot አድርገህ ትልክልኛለህ? እ የለም ዛሬ አልገቡም፣
ወይም ዛሬ አልገቡም የሚችሉት።
እሺ ወይም እንደ ላድርግ ያልኩት እሺ ወይ screenshot አድርገህ ትልክልኛለህ? ticket IDውን ቴሌግራም ላይ win የኔ ያረክበትን
ያሸነፉት አዎ ዊን ያረክበትን
አዎ እሺ እልካለሁ ቴሌግራም ላይ አዎ ላክልን።
እሺ